ጤና ይስጥልኝ ቢጫ ኢትዮጵያ ሳንቲኔ ባኮትን ምን ልርዳዎት
ማቀዝቀዣ ተበላሽቶብን ነበረ ጥገና ግን
እሺ ደንበኛችን እየሰማው ነው አያቀዘቅዝም ወይስ
አዎ ቆሟል። ጠቅላላ ምንም power ም የለውም ምንም አያቀዘቅዝም።
አይበራም?
አዎ ምንም አይበራም። አዎ
እሺ TIN number ዎትን ወይም ቢጫ ቁጥሮትን ይንገሩኝ።
TIN number ሁለት ዜሮ
እሺ ሁለት ዜሮ ሰባ ሁለት
ሰባ ሁለት አስራ አንድ አስራ አንድ ሰባ ዘጠኝ ዜሮ አራት
ሰባ ዘጠኝ ዜሮ አራት አዎ
መስመር ላይ ጠብቁኝ፣ የፈለጉሎት ነው። አሁን በነንቲ ምናልባት የተመዘገቡበትን ስልክ ቁጥር ያስታውሱታል?
ቆይ ሚስ- መስመር ላይ ያሉ
ሚስ- አለ። አዎ ቆይ አንዴ Let's see.